ሄሎ ሄሎ፣ ጤና ይስጥልኝ።
አቤት።
ከቺፕቺፕ ነበር የምደውልዎት።
እሺ።
ቺፕቺፕ ላይ game ተጫውቶ የቁርስ ጥቅል አሸንፎ ነበር።
አዎ።
እሺ፣ location check እያደረገ ነበር። የት ነው ይመጣሉት መቀበል የሚችሉት?
ግራር
የት አካባቢ ነው?
ከአየር ጤና አለፍ ብሎ ትንሽ አለፍ ብሎ።
እሺ፣ ስለዚህ አየር ጤና ማለት ነው።
ከአየር ጤና ያልፋል ትንሽ የሚታወቅ ቦታ ስላለ ልንገርሽ ብዬ ነው።
እሺ፣ ከዛ- ግራር ከዛ ልበለው?
አዎ፣ ግራር በይ።
እሺ፣ እሺ፣ እናመሰግናለን። መልካም ቀን።
እሺ፣ እሺ። ስልክ ልጠብቅ አይደለ?
አዎ፣ አዎ፣ ይጠብቁ።
እሺ፣ እሺ።